ይስጥልኝ። ጠብታ አምቡላንስ ምልክት ነው።
እንትን ነው የአምቡላንስ አገልግሎት ፈልገን ነበር።
እሺ፣ ከየት ነው?
ከአለርት ሆስፒታል ወደ አያት አርባ ዘጠኝ መኖሪያ ቤት ነው። ወደ መኖሪያ ቤት ነው።
ይቅርታ አልተሰማኝ።
አያት አርባ ዘጠኝ መኖሪያ ቤት ነው።
ኮንዶሚኒየም አያት አርባ ዘጠኝ እሺ፣ ይቻላል። ጨርሳችኋል? ከዛ አሁን ውጡ ተብላችኋል?
ውጡ ተብለን ጨርሰናል።
እሺ፣ ምን ይፈልጋል ታካሚ? ምን ያስፈልጋል?
ምንም በቃ stretcher ብቻ ነው የምንፈልገው። ትንሽ ወገቧን ስለሚያማት ተኝታ ለመሄድ ስለፈለገች እና ደረጃ ስላለው ደረጃውን ለማውጣት stretcher።
እሺ፣ ሰዎች አሏቸው አይደለ? እሱን ለመያዝ
የእኛ የራሳችን
ያው ተጋግዘን ስለሆነ የምናወጣው ችግር የለም። እሱ ሰው አለን።
እሺ፣ የአገልግሎት ክፍያውን ልንገሮት ወይስ ተነግሮታል ከዚህ በፊት? አያት አርባ ዘጠኝ ነው ያሉኝ አይደለ?
አያት አርባ ዘጠኝ አራት ሺ ጣላ ክፍያው አራት ሺ ሰባት መቶ ብር ነው።
አራት ሺ አራት ሺ ሰባት መቶ ብር
አንድ መልስ ልደውል ይቻላል።